ለውክ እሱ ለውክ ዜና ለውክ
Gamona, Chinchana, Durzena, Lopona, Ezona, Aditana, Gamodre, Chintadre, Nikalana, Shelena, Mamindana, Shechana, Garasena, Unkena, Eh, eh, eh, eh.
ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው የእናቴን ቀሰም በሞቄው ከቶት እናና ማረባት ዶርዜው ሸምኖ ኤሊ ገብርኤል ለምጣ ደጁን ልሳለም አያት ይሆናል ሆናን እድል ከጣለም ምስጋና ይድረሰው ለመስቀሉ ጌታ አባ መስቀላየው የመስቀሉ ማታ ቡምቡም አለድንኬው ድምድም ድም አርጌው ሁሉ እኮ ድንጉዛዬ ብርድ የለም ለብሼው በአገሬ በአገሬ በኢትዮጵያዊ ቤት ሁሉም ባለ ጥለት ነው ዶርሴ ሸምኖት ነዬ ነዬ ያዴ ልጅ ሐዘን የለም ፋይዛ ነው እንጂ ነዬ ነዬ ያዴ ልጅ ሐዘን አታውቅ መጫወት ነው እንጂ Gamodre, Chinchadre, Gamona, Chinchana, Durzena, Lokona, Ezona, Aditana, Gamodre, Chinchadre, Nikalana, Shelena, Mamindana, Shechana, Garasena, Unkena, Eh, eh, eh.
ያዴ ልጅ ሐዘን የለም ፋይዛ ነው እንጂ ነዬ ነዬ ያዴ ልጅ ሐዘን አታውቅ መጫወት ነው እንጂ